hello ጤና ይስጥልኝ ነው እሱ ሰላም ጤና ይስጥልኝ ሄሎ
እንትን ለመማር ፈልጌ ዩቱብ ምን ዩቱብ ነው አዎ information ፈልጌ ነው የዩቱብ ትምህርት አሁን ላይ
አዎ አሁን ላይ ምዝገባው አቁመናል
አቤት
አሁን ላይ ምዝገባ አቁመናል ቆይተዋል ከጀመሩና class ኖር እየጨረሱ ስለሆነ አዎ ምዝገባ አቁመናል ሌላ ጊዜ ማስታወቂያ ሲወጣ ይደውሉልን ማስታወቂያ የት ነው የማገኘው ማለት ነው
እ ዩቲዩብ ላይ ይከታተሉ ማስታወቂያ ማስታወቂያ እሺ ስንት ወር ነው ግን እንትኑ ትምህርቱ ትምህርት ትምህርቱ ለሶስት ወር ነበር አሁን ግን በአካልም በኦንላይንም ነው ያለው አሁን ላይ ምዝገባ በኦንላይን ምዝገባ ጨርሰናል አልቋል አዎ አልቋል ትንሽ ዘግይቶ ኦንላይን ላይ ማስታወቂያውን የሰሙት አዎ።
አዎ አልሰማሁም አዎ okay አሁን ላይ የለም አዎ class ን already የጨረሱ ስለሆነ አዎ አሁን ላይ የለንም ያው ወደፊት ሲኖር እናስታውቃለን እሺ እሺ እሺ አመሰግናለሁ መልካም ቀን